Hello ሰላም ነኝ።
ለሁለተኛ ጊዜ ነበር የማሳውቀው ከሬስቶራንት ምግብ አላገኘሁም። አሁንም እሺ ንገረኝ order number ክን።
ሰላሳ ሀያ ሰባት
ሰላሳ ሀያ ሰባት አዎ የአንድ ሺህ ምናምን ብር order ነው እንዲላርግ እሺ ቆይ አንዴ አትስጋው። እሺ ለማን ነበር ያሳወቅከው?
እንጃ ስሟን ስልኩ ስለሚቆራረጥ አልሰማሁትም ነበረ።
እሺ ቆይ አትስጋው፣ ደቂቃውን ልየው።
እሺ አስር ደቂቃ አይደል ዘጠኝ ደቂቃ ነው የቀረው። ይሁን የት ምግብ ቤት ነው
ወጣ። ቆይ እስኪ ቆይ እስኪ ወጥቷል። ይኸው አሁን ወጥቷል።
ሰጡ?
ኮካ አለ መስለኝ ኮካ ፍሬ ኮካ። እሺ እሺ አዎ አዎ አሁን ሰጡኝ።
እሺ አባ